ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወደው
ምስጋና እባላለሁ customer ኣችሁ ነኝ ከትላንትና ትላንትና ከቴሌብር ወደ እንትን deposit አድርጌ ነበረ እሺ ስድስት መቶ ብር አምስት መቶ ብር እና መቶ ብር ለብቻ ለብቻ ማለት ነው እሺ እና አልገባለትም አዎ አልገባልኝም ቴሌግራም ላይ ልከዋል አዎ ማለት ቴሌግራም ምኑን screenshot አድርጌ አዎ okay እሺ ልላከው ግን ምንም አታዩትም እኮ ሰላምታም ሰጥቻችሁ በቴሌግራም ባወራችሁ አላ- አላ- አላያችሁትም ብዙ text ስለሚመጣ ለዛ ነው በየተራ ነው የምንመልሰው ስለዚህ ምን አሁን ይሻላል አይላኩልን ወደ ላይ እሺ፣ አሁን- ስለሚመጣ እሺ አሁን እልክልሻለሁ እሺ።
እሺ